ሌላው
ወይ መሰረት ነኝ ምን ልታዘዝህ?
መሲ ሰባ ሀምሳ ሰባት
ሰባ ሀምሳ ምን ሆነብህ?
ሀምሳ ሰባት ተሰማሽ?
እሺ ምን ሆነብህ?
ምግብ ቤት ስሄድ መብራት የለም እና ፒዛ አንሰራም ምናምን ብሏል። customer ሯ ደግሞ
እ
አውቃለች መሰለኝ መብራት እንደሌለ እንትን vegetable ፒዛው ወደ wrap እንዲቀየርላት መሰለኝ።
customer ሯን አናግረሃታል አንተ?
አ
ስም ማን ነው?
አይል
እም፣ ፒዛው ወደ wrap እንዲቀየርላት ነው?
አ ዋው ደውላችሁ እንትን ብትላት አለ።
እሺ እንትን መብራት አለመኖሩን check ላድርግና እንትን ወደ wrap እንዲቀየርላት ከፈለግሽ ድጋሚ መሰለኝ አይ የምታዘው ግን check አደርጋለሁ። እሺ አይሉ
እሺ እሺ